በመዋል ምናምን አንሳ። አንዳንድ እየጮኸ ሳይሆን እነሱ ያነሳሉ። አንተ አታነሳማ እኮ አንሳ። ምን አግዛቸው አንዳንዴ ምናምን። አይ ነው ያው ቴሌግራሙ ምናምን እኮ እንትን ትለዋለህ ግን
ወይ ብሩኬ አረ ምንም በቃ ዋይፋይ እንትን ኔትወርክ ላይ ያሰራኝ አልቻለም ጭራሽ።
እንትን እኮ ቴሌግራም- አልኩኝ እኮ እንትን ቴሌግራም እኮ ላይ አልኩኝ ደግሞ እኮ አልኩ።
አልከፈልከውም እኮ ለምን አልከፈልከውም? ብሩን
አ- ምን አልከኝ?
ብሩንም አልከፈልከውም አይደለ?
ም- ብሩን ማታ ከፍለዋለሁ። ፕሪንተር ይዤ ገብቼ እቤት ማታ ከፍለ አሁን በጣም ስራ ላይ ስለሆኑ አ- እምቢ አስቆሜ አለ ይሄ ከምከፍል- እምቢ አለ እንትኑ offline ነው የሚለው ኔትወርክ ያስወጣኛል።
አ- አዎ እንትን እንትኑ እኮ አልኩኝ እኮ ልላክልህና ብሩኬ።
ቆይ እ፣ ቆይ ስማኝ እ፣ እሺ።
እንትን አልኩኝ እኮ አ፣ ምን?
ከዛ በኋላ አንተ uninstall ካረከው በኋላ የለም አ እስቲ ብዬ check ሳደረገው እኮ ሰራ።
እኮ download እያደረኩት ነበረ እንደ አዲስ።
አዎ እንደ አዲስ download አረኩትና እኔም እሺ።
እ፣ እ፣ ሰራልኝ install የሚል መልሶልኝ አረኩት።
አ እሷ እኮ የኔ ቃል ሲመጣኝ እ፣ አወጣችኝ እኔን በቃ አ- እሺ፣ እንትን ነው ይመቻችሁ።
ኔትወርክ ነው ገባ ወጣ ሲል የነበረው።
እሺ አባቴ እሺ፣ ሻባቴ thank you brother እሺ እሺ